ጤና ይስጥልኝ እቴ ሴት ሪማክል ባኮምሎ ዶክተር
ደርሶ መልስ ትኬት በረራ ይኖራ እንዴ ለደሴ?
ደሴ መቼ ሄዶ መቼ ለመመለስ ነው?
ደርሶ መመለስ ማለት በአንድ ደርሶ ለመመለስ በአንድ ቀን ይኖራል
አይደለ? ስንት ነው ትራንስፖርት?
ለመቼ ለምሳሌ እሑድ ሌሎት
እ እሑድ ደርሶ እሑድ መመለስ አይደል?
አዎ ደርሼ መመለስ እናንተ በሚመቻችሁ ቀን ማለት ነው።
እኮ አይ ችግር የለውም። ጠዋት ሄዶ ከሰዓት መመለሻ ማለት ነው።
አዎ ደርሶ መለስ ማለት እሺ። ስለዚህ እሑድ ጠዋት አንድ ሰዓት ቢሄዱ አንድ ሰዓት በረራ አለ።
አንድ ሰዓት ላይ አዎ እሺ።
የእሑድ ነው ያየሁት። አሁን ይሄ ከቅዳሜ ምናምን ያሉት ትንሽ ይጨምራሉ፣ እሑድ ይቀንሳል።
እሺ ቢያንስ የማደርገው እሑድ ቀን ነው። በቃ በረራው እሑድ ቀን ነው የሚሆነው።
እሺ እያየሁልዎት ነው
እ እያየሁልዎት ነው። አንዴ እሺ እሺ።
ስለዚህ እሑድ ጠዋት አንድ ሰዓት ላይ ሄደው ቼኪን አስራ ሁለት ሰዓት ላይ ነው የሚሆነው። መመለሻ እሑድ አስር ሰዓት አለ፣ አስራ አንድ ሰዓትም አለ።
እሑድ ማለት አዎ። ስለዚህ ዋጋው ያው ዋጋ የአንድ ወንድ እኮ ግን እ ያን ሁለት ሰውና ህፃን ልጅ አለች የሁለት ዓመት ልጅ ማለት ኦኬ